ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
አብረሽ ይስጥልን።
ተወዳድሬ አሸንፌ ነበር እና እሺ
ከአዲስ አበባ ውጭ ነኝ። ምንድን ነው የሚደረገው?
ከአዲስ ውጭ ነው ያሉት?
አዎ እስቲ ስልክ ቁጥር ንገሩኝ። እሺ ዜሮ ዘጠኝ ሰባት እሺ
ዘጠና ሁለት ዘጠና ሁለት ሰባ ስድስት ሰባ ሰባት
ስሞትም አልበል እየዋብ እዮአብ የት ነው ሎኬሽኑ ወላይታ ሶዶ እ ወላይታ ሶዶ።
ወላይታ
አዎ
እ የምቅል ነበር ያሸነፉት የቁርስ ጥቅል የሚለው ስድስት መቶ ስምንት ምናምን ቁርስ እሺ በቃ ካገ መልሰን ደውሎታለን
እሺ እሺ እናመሰግናለን መልካም